Hello ዋዬ ደህና አደራችሁ?
እግዚአብሔር ይመስገን።
ወይዘሮ ልባባ ነሽ?
አዎ እሺ ከፌዴሬሽን ነው የምደውለው።
አዎ ደውላልኝ ነበር ስብሰባ ስለሆኑ ስላልመለሱልኝ ነው። ደውልሻለሁ ብያታለሁ።
የኔን ስልክ ልስጥሽ?
ይሄ ነው ስልክሽ?
አይ የኔ ሞባይሌን ልስጥሽ?
እሺ ንገሪኝ።
እሺ 0974 እ 08 እ 68 እ 27
ማን ልበል?
ሳራ እባላለሁ።
ሳራ።
አዎ እሺ እሺ ደውልሻለሁ።
እሺ። አስቴር አንቺ ጋር ናት? እዛው?
አይ አይደለች።
እሺ እሺ አመሰግናለሁ።